Hello ጤና ይስጥልኝ።
አሪፍ ፔ ላይ በአሪፍ ፔ ወደ ከቴሌ ብር ወደ ቪስ transfer አድርጌ ነበር፣ ቆየብኝ፣ አልገባም።
አስመዝግበው ነበር እኛ ጋር ደውሎ እ
እ አስመዝግበው ነበር እኛ ጋር ደውሎ ደንበኛችን
እኮ confirm አድርጌ እኮ ነው ቆርጧል፣ ከእንትኔ ላይ ግን አልገባም። ስኮ
አስመዝግበው ነበር እኛ ጋር ደውሎ።
አላስመዘገብኩም፣ አሁን ገና እየደወልኩ ነው።
እሺ መቼ ነው የሞከሩት? ዛሬ ነው።
ዛ- ዛሬ ነው
ከቴሌ ብር ወደ ምንድን ነው ያሉት ደመኛች?
ከቴሌ ብር ወደ ሁሉ ስፖርት
ስሞትም አለ በል
ዮሐንስ
ዮሐንስ ነው
ዮሐንስ ከበደ ከበደ።
አዎ
ስልክ ቁጥር በዚህ ነው የሚጠቀሙት።
አዎ
የቴሌ ብር ቁጥሮ ይሄ ነው አይደል ደንበኛችን?
አዎ
ስንት ብር ነው ደንበኛችን?
መቶ ሰላሳ መቶ ሰላሳ
አዎ
እሺ በምነግሮት ስልክ ቁጥር screenshot ኡን ከቴሌ ብር የደረሱትን text message screenshot አንስተው ይላኩት። እሺ ዜሮ ዘጠኝ ዘጠና ሁለት እየሰሙኝ ነው ለመያዝ እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ እሺ ስሞትን ደግሞ ይላኩልን በዚህ ስልክ ቁጥር። እሺ ለመያችን ሌላ ምረዳውስ ነገር አለ?
እንደት ስለደወልን እናመሰግናለን። አገልግሎት ላይ ያሉትን አስተባባሪ ከሚሰሙን ድምጽ ባላስቀምጡ መልካም ቀን